የለ ወይ የማሽን ቁጥርህን ትነግረኛለህ?
አስቀምጨው ወጣ ተቀሽ ወለ
እሺ ወይም ቤድ ምናምን ሽያጭ እጅ ላይ ካለ እንትን በልልኝ። የመጨረሻው የመጨረሻውን እም ጆርናል ቤቱን?
አላስነበብክም? እንደዛ አስነብቤ ያለው አስነብቤ ያለው አስነብብ አስነብበል።
አዎ
እሺ ንገረኝና ወይ ቲን ነንበርህን ንገረኝ። እኔ እሺ አዋለሁ እንበል ልንገርሽ። እሺ ዜሮ ዜሮ
ዜሮ ዜሮ ስንት ዜሮ ሶስት ዜሮ ሁለት ዜሮ ሁለት ዜሮ እሺ እም ከዛ ስልሳ ስምንት
ስልሳ ስምንት
እ አለ ዜሮ ዜሮ ስልሳ ዘጠኝ
ሁለት ዜሮ ስልሳ ዘጠኝ ነው።
አዎ እሺ ሰማንያ ስድስት
ሰማንያ ስድስት ሰማንያ ስምንት ሰባ ሁለት ሰማንያ ስምንት ሰባ ሁለት ማን ልበል?
አመኑ ያዕቆብ
አማን ያዕቆብ አመኑ ያዕቆብ አመንቲ አመንቲ ነው።
አመሉ አመሉ እሺ አመሉ ያዕቆብ አመንቱ ያዕቆብ እም
እሺ፣ በቃ አመሰግናለሁ። የማሽን ቁጥር ለማወቅ ብዬ ነው።
እሺ አመሰግናለሁ።
እሺ